ሄሎ ጤና ይስጥልኝ። ፒዛ ሀት ነው።
አዎ እሺ፣ ደንበኛችን ከአሪፍ ፔይ ነው የምደውልልዎት። ረድኤት አሪፍ ፔይ?
ይባላለሁ።
እሺ አዎ፣ የእርስዎን ስም አለበል።
ሳምራዊት
ሳምራዊት።
አዎ እሺ፣ ደንበኛችን በ POS ኡ ምንም አይነት transaction እየተካሄደ እንዳልሆነ ነው የሚያሳየኝ።
አሪፍ ምናልባት ፔይ እኛ ጋር እኮ የለም ማ
ተወስዷል።
ተወስዶ ሳይሆን እኛ ጋር የለም
የት እራሱ ነው?
ምስሉ አሪፍ ፔይ ነው አይደለም አዎ፣ አሪፍ ፔይ የለም እኛ branch
ሳር ቤት ነው አይደለ?
ሳር ቤት አይደለም ለቡን የደወልሽ
የት ነው ያሉት?
ለቡን የደወልሽው ለቡ። እሺ፣ ደንበኛችን ይቅርታ።
ችግር የለም መልካም ቀን።
ምናምን